Oh, bueno.
ነው
አቤት ሰና እንደነስለ
ድምስለ እንትን ጨዋታ በኦንላይን ቆምሬ ነበረ እሺ በበስበት እሺ ከዛ ዩ- ዩናይትድ እና በርማውዝ ብዬ በርማውዝ ብዬ ነበረ የዩናይት ጨዋታ እሺ
አሁን ግን ያስሰርጓል እዚህ ጋር
ስላክልን ቴሌግራም ላይ አባ
እ እ ቴሌግራም ላይ ላክልን
ያው ይሄንን አ
screenshot አድርጌ አ
እሺ